Hello. አይደለም ቤት ቤት ረዴት ነኝ። አ ቤት ቤት የቢሮ ውስጥ ነው። ስንት ብር ነው ወንድሜ? ሰላሳ ሶስት ሄሎ አ ሄሎ ስንት ብር ነው ወንድሜ? ሰላሳ ሶስት ስንት ብር ነው? ሰላሳ ሶስት ብር ብር። እሺ ስልክህን ንገረኝ። እ